ሳቤን
ሄሎ
አቤት ቤርሳቤ ነኝ።
እሺ አሁን ደውዬ ነበር አሳውቄ ነበር።
ማን ነው?
አቤኔዝ አቤኔዘር እና እንትን ሰጥቻታለሁ፣ ግን ታይሙ እንትን ብሎብኛል። ታስታክሉኛላችሁ?
ስንት ነበር ወደ ነበሩ አስታውሰኛ እንዴ?
ሰማንያ አራት አርባ ሰባት
ሰማንያ አራት አርባ ሰባት አይደለ?
አዎ አዎ።
እሺ በቃ ከዚህ ኮምፕሊት ይባልልሃል።
እሺ አይ ብዬዋለሁ፣ ግን ደቂቃው ስላለፈ ነው። አዎ ሰጥቻታለሁ።
complete ሳይባል እኮ ነው አቤኔዘር የሚስተካከለው።
አረ እኛ ከዚህ complete ስንለው እኮ ነው ሰዓቱ የሚስተካከለው።
አርባኛው ደቂቃ ላይ ነበረ። እሺ
በቃ እሺ፣ እንደዚህ ሰዓት የሚስተካከል ሲኖር complete አትበለው። እሺ እሺ እሺ
ልላት ትላለች።